Hello ጤና ይስጥልን Best Bet
account አልከፍትም ብሎኝ ነበር።
account አልከፍትም እ
አዲስ account ነው ወይስ ወደ account login እያደረጉ ነው?
አዲስ account ልከፍትበት ብዬ እንዲ ያለኝ
OK step ኦቹን ላክሎ በቴሌግራም በዚህ ስልክ ይጠቀማሉ ቴሌግራም በዚህ ስልክ ነው እየተጠቀምኩ ያለ
እሺ መስመር ላይ ጠብቁኝ እሺ አንድ ጊዜ Hello ወይ
እንትኑን ልኬሎታለሁ step ኦቹ
ቴሌግራም ላይ እንዴት register ማድረግ እንዳለቦት Best Best Sport የሚል
እሺ፣ እሺ check ያደርጉትና ጥያቄ ካሉት እዛው ላይ ጻፉልን እሺ እሺ፣ በጣም አመሰግናለሁ።
እሺ እኛም እናመሰግናለን መልካም ምሽት እሺ።